ሰላም ጤና ይስጥልን ቤት ቤት ሰላም ነው አለን አለን ሰላም ነው አለን። አይ ል- ልቆርጥ ስለው mistake mistake mistake ይለኛል እኮ በ- በአስር እየሞከርከው ነው እ በስንት ነው የሞከርከው ማለት ከሀያ ብር ጀምሮ ነው አረባ አረባ አምስት ብር ነው የሞከርኩት።
በሀያ አምስት ብር አ እስኪ screenshot አድርገህ ትልክልኛለህ ያ- ልክ ያለሽ አለው እኮ ቴሌግራም ላይ ቴሌግራም ላይ ልክሃል ሌ- ቴሌግራም ምን ቤ- ብዙ አይነት ነው ያለ። ምኑ ላይ ነው እ የትኛው ቻናል ላይ ነው ምልክልሽ?
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ቆይ- ቆይ አንዴ ዜሮ ዘጠኝ
ዜሮ ሶስት
ዜሮ ሶስት አርባ አራት
ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አ
እሺ ነው